ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ። እንዴት ነው?
ቤርሳቤ ቱር
ቤርሳቤ ነው?
አ sorry፣ ቤርሳቤ ቱር።
አዎ ቤርሳቤ ነው።
እሺ፣ ከዊፕላስ ሶሉሽን ድርጅት ነበር የምደውልልሽ።
okay okay።
እሺ፣ ከዚህ በፊት ዊፕላስ ሶሉሽን provider የሚል መተግበሪያችን ላይ አገልግሎቱን ለመስጠት ተመዝግበው ነበር።
እም፣ ይመስለኛል። አዎ አዎ።
Okay፣ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን ከደንበኞች ጋር መገናኘት እና አገልግሎት መስጠት ይችላሉ በነጻ።
Okay እሺ፣ ጥሩ።
በ- በተጨማሪም ደግሞ ዊፕላስ ሶሉሽን user የሚል application አለን። ያንን በማውረድ እና በማመዝገብ ድርጅቶችን ማየት ይችላሉ። በተጨማሪም እንደ ስሙ user ለተጠቃሚዎች ስለሆነ ከአርባ አራት በላይ አገልግሎቶች እና የ transportation አገልግሎት አለው። በዛም መጠቀም ይችላሉ።
Okay፣ አመሰግናለሁ። እም፣ በምንድን ነው website ላይ ነው የማገኘው?
አይ application ነው ከ Play Store ወይ Application ከ App download Store ላይ ዊፕላስ ሶሉሽን user የሚለውን ነው የምታ- የበፊቱ ደግሞ provider ነው አለ አይደል? አሁንም ስልኩ ላይ
እም፣ አ፣ የለም።
እሺ በቃ ድጋሚ በማውረድ ይጫኑ። ምናልባት በበፊት password የሚጠይቅ አይነት ከሆነ ስልክ ቁጥሩ እሰጦታለው። በዛ ደውለው እሺ፣ ጊዜያዊ password ይሰጦታል። በኋላ ላይ መቀየር ይችላሉ። ስልክ ቁጥር ልስጦት።
እሺ፣ እሺ።
እሺ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት ሰማንያ ሶስት ሰማንያ ሶስት ሰማንያ ሶስት ሰማንያ ሶስት ሰባ ስምንት
እሺ፣ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን ይሁንልዎት። እሺ አሚን አሚን።